ትእዛዝ ማዝመድ የነበረ
ይቻላል። አሁን ፊት ሀያ ዘጠኝ ብር የሚል አይተን
ሄሎ ሄሎ ቤት
ሀያ ዘጠኝ የሚል
ዛሬ ባዙ ነገር ነው። ለዛሬ ነው የሚደርሰው
ለዛሬ ድርሳል ለነገው በቃ ቆይ ዱርና ሀያ ዘጠኝ ብር ልውረድና እደውልልሽ። እሺ ማ